Symphony Hope Entertainment sinu bakko mel laddo
ሄሎ
አቤት። ሄሎ አቤት
እ፣ የድርጅቷን ለማን ምን ነው ማድረግ ያለብኝ?
ምን ለማግኘት
ድርጅቷን ለማን እህ ይቅርታ ደንበኛችን ድምጽ የሙዚቃ አባል ለማን
አገልግሎቱን ለመጠቀም ነው
እ፣ ዘጠና ሁለት ስልሳ ሁለት ላይ ይደውሉና ለሙዚቃ አገልግሎት ሁለትን ይጫኑ የሚለውን በመንካት አገልግሎቱን መጠቀም ይችላሉ።
ከዛ ሙዚቃ ነው እሰማለሁ። ከዛ በኋላ ሙዚቃ እሰማለሁኝ። አብሶ ነው።
አዎ
እሺ በየወሩ ስንት ቀን ይከፈላል? እ?
በየወሩ ሳይሆን በቀን ሶስት ብር ለሰላሳ ደቂቃ
እ፣ እሺ እሺ፣ አመሰግናለሁ።
እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ